ሄሎ እኔ ስም ልጆ ኢትዮጵያ የደንኝ መኮብን ልርዳ
አስቸኳይ ጥገና የማሽን እፈልጋለሁ። አርጀንት ብለሽ ታስተላልፊያለሽ። ኦን ታይም
እሺ እሺ ደንበኛች እኔ ልጆ አይዲዮን ይነግሩኛል
ቪጂ አይዲ ሳይሆን ያለኝ ኢሊደር ኮድ ነው ወይ ደግሞ ቲን ነምበር።
እርሶ ፕሮሞተር ነው
እኔ አዎ፣ እሺ ቲን ነምበር ይስጡኝ እሺ
መስመር ላይ ነው ታዲያ አውቅ- አውቄያለሁ። አንዴ እስኪ ከፍትልኝ እየጠበቅኩ ነው። ትንሽ ታገሽ።
እሺ
on time ኢ leader code ልንገርሽ ያለኝ ኢ leader code እ እሺ በ leader ብዙ ጊዜ አናውቅም ወይ ስልክ ቁጥር ካለ ይንገሩኝ ስልክ ቁጥር አዎ የደንበኛችንን ስልክ ቁጥር ማለት ነው እሺ ስልክ ቁጥር ላስቀምጥልሽ? ዜሮ ዘጠኝ አስራ ሁለት አስራ ሁለት አስራ ሁለት ድጋሚ እሺ ዘጠና ስምንት ሀምሳ አምስት ዘጠና ስምንት ሀምሳ አምስት አዎ እሺ መስመር ላይ ጠብቅ አንድ ጊዜ እያየሁለት ነው በዚህኛው ስልክ ቁጥር አላገኘሁትም ምናልባት ሌላ ስልክ ቁጥር ካላቸው ይንገሩኝ መስመር ላይ ነው ሄሎ መስመር ላይ ነው ሄሎ ይሰማል ሄሎ መስመር ላይ ነው እየሰሙኝ ነው
አሁን ይሰማል። እሺ እሺ እሺ በዚህ በቃ ስልክ ወይ ቁጥር አላገኘሽም?
አላገኘሁትም በቃ የቤቱን ስምና ይንገሩኝና በሱ ልመዝገብ በ- አይ ቆይ አንዴ ዝጊውና እኔ መልሼ እንደውልልሽ።
እሺ እሺ